ላንቺ ብላኝ እንጂ ምስጋናውን ላጣሽ ላንቺ ብላኝ እንጂ ምስጋናውን ላጣሽ እኔም አጠገብኩሽ በህልሜ እየመጣሽ ምስጋናው ደግ ነው ላልፈኝ የሚበጅ ምስጋናው ደግ ነው ላልፈኝ የሚበጅ እርጅና በፈረስ ደረሰበት እንጂ እርጅና ነው በፈረስ ደረሰበት እንጂ እርጅና ነው በፈረስ ደረሰበት እንጂ አትዘባበቱ ቀንጣለው ብላችሁ አትዘባበቱ ቀንጣለው ብላችሁ ከፊታችሁ ቆሞ ታገኙታላችሁ